ሄሎ
ሄሎ ጤና ይስጥልኝ። ቴሌጋብሽ አብሬ ስትል ሰላም እንዴት ናቸው?
አለን። እባክዎ ምን ልርዳ?
የህግ ምክር አገልግሎት ለመውሰድ ነበር።
እሺ ስሞትን ማን ልበል ማለት ነው።
እ፣ ምን ያህል ግሩም ይባላል።
እሺ ከየት ነው?
ከአዲስ አበባ
እሺ ጉዳዩን መቀጠል ይችላሉ።
okay፣ በእርግጥ ምሳት ስሞን በስልክ ነው ወይስ ጠበቃ ማግኘት ይችላለን?
እ፣ ትችላለህ ትችላለህ። በስልክ የምክር አገልግሎት ማግኘት ትችላለህ። እ፣ ጥብቅና የሚያስቆምበት ጉዳይ ከሆነ እናንተ ፈቃደኛ ከሆንክ ደግሞ ቢሮዋችን መጥተህ ማናገር ትችላለህ።
እ፣ ጥብቅና የሚያስፈልገው ጉዳይ ነው።
እሺ መልካም። እ፣ ስለዚህ ቢሮ ትመጣለህ።
እሺ፣ የት ነው ቢሮአቸው?
እ፣ ስቴዲየም ስቴዲየም ታውቀዋለህ አይደል?
አ
እ፣ ስቴዲየም እ፣ ንግድ ባንክ ዋና ቅርንጫፍን ታውቀዋለህ?
እ፣ አዲሱን ህንጻ ማን ነው? ትልቁ ህንጻ?
አዎ እሱ ወይንም ደግሞ ከሱ ፊት ለፊት የትራንስፖርት ሚኒስተር የድሮ ትራንስፖርት ሚኒስተር አወቀው አውቀዋለሁ።
በቤተ ዛታ በኩል ስትገባ ማለት ነው።
ልክ ነው፣ አውቀዋለሁ።
አዎ እዛ ፊት ለፊት አንድ business center የሚል ህንጻ አለ። አራተኛ እና አምስተኛ ላይ ነው። ኢትዮ ሊጋል ሺልድ
ኦኬ፣ ምን የሚባል ነው ህንጻው?
Ethio Legal Shield ነው የጥብቅና ድርጅቱ ስም። አንድ business center ነው ህንጻው።
አም አን ኤኤን ኦኬ፣ እሺ፣ ጥሩ እሺ። አሁን ክፍት ነው ቢሮአቸው፣ መምጣት ትችላለህ።
አዎ አሁን መምጣት ትችላለህ። አሁን ምሳ ሰዓት ስለሆነ ጠበቆች ወጥተዋል። እ፣ ከስምንት ሰዓት በኋላ መምጣት ትችላለህ።
ጥሩ እሺ፣ አመሰግናለሁ። እሺ፣ እሺ መልካም። ካልሆነ ሲገቡም በቃ ከስምንት ሰዓት በኋላ ብትመጣ ታገኛቸዋለህ።
ጥሩ እሺ፣ መልካም እሺ።
እሺ እሺ። እናመሰግናለን።